ሄሎ ሄሎ ሌላው አይሰማ ይሰማል። አሁን እንግዲህ
ምን ልርዳ?
withdraw አድርጌ ነበረ ከቤስት ቤት ወደ ንግድ ባንክ ማለት ነው።
እሺ አሁን የደወልክበት ነው የቤስት ቤት ቁጥር አረ አርባ አንድ ዜሮ ዘጠኝ አርባ አንድ ሰማንያ ስድስት ሰማንያ ስድስት ስልሳ ስድስት ስልሳ ስድስት ሀምሳ ሰባት ሀምሳ ሰባት እሺ ስንት ብር ነው?
አስራ አንድ ሺህ ሶስት መቶ
መቼ ነው?
አሁን እሺ ወደ ንግድ ባንክ ነው የላከው?
አዎ፣ confirm አድርጌ ይላሉ። እሺ ትንሽ ቆይቶ ይገባልሃል።
እሺ እሺ መልካም ቀን።
ለአንቺ እሺ